ጤና ይስጥልኝ ኢትዮጵያ ማዕከል ባኩም ልርዳዎት?
አብሮ ይስጥልን። በረራ አለ እንዴ? ከባህር ዳር ፈልጌ ነበር ወደ አዲስ አበባ ሀገር ስትበር ከባህር ዳር ለመቼ ነው?
ለመቻል ላይ እንትን ተዘግቷል ሲባል ለማወቅ ማለት ለጀነራል
ለሰኞ አለ ከሰኞ ጀምሮ አለ መቁረጥስ አሁን ካሁን ይቻላል?
ይቻላል። አዎ
እሺ፣ አመሰግናለሁ።
ከሰኞ ጀምሮ አለ። እሺ፣ እናመሰግናለን ስለደወሉ። መልካም ጊዜ።